hello
hello
ወይ ሚስቲ እንዴት ነሽ?
ደህና ሰላም ነው?
እግዚአብሔር ይመስገን።
እ፣ ደረጀ የሚባል ሰው ባንቺ በኩል መጥቶ ነበር?
ስንቴ ነው የነገርኳችሁ?
እ?
ስንቴ ነው የነገርኳችሁ?
አይ like ደረጀ ከላይ ምንም ቁጥር ብዬ የተጻፈ እኮ።
ነገር የለም እና ለዛ ነው ማንም ስለሌለ check ላድርግ።
እኮ ሳምንት አልፎናል እንግዲህ ይህንን ከነገርኳችሁ ከጻፍኩኝም ከተናገርኩም ሳምንት አልፎ ባንቺ ጽፈሽልን ነበር? አላገኘሁትም ለዛ ነው።
አዎ እሱ ያለውን እሺ።
ደረጀ ወይ ክሩቤል ብዬ ስልክ ቁጥሩን ላኪልኝ ብላችሁ ቁጥር ልኬላችኋለሁ ማን እንደሆነ ባላውቅም እሺ